Hello ጤና ይስጥልን ዋሽንግተን የህክምና ማዕከል አምቡላንስ አላችሁ እንዴ?
አለን። አዎ service ኡ hello?
ሄሎ አቤት
ሄሎ አምቡላንስ አምቡላንስ service ፈልገን ነበር።
ይቻላል። ከየት ሆስፒታል ነው? ሄሎ
ሄሎ ከኢትዮ ከኢትዮ ጠቢብ ሆስፒታል ከየት ወደ አየር አለ?
መ- ከኢትዮ ጠቢብ ሆስፒታል ከጣይቱ ኢትዮ ጠቢብ
ኢትዮ ታይም ነው ያልከው?
ጠቢብ ጠቢብ አታውቂውም? ኢትዮ ጠቢብን ታደርገዋለህ?
እ ኢትዮ ጠቢብ እ፣ ከኢትዮ ጠቢብ ወዴ
ወደ አየር መንገድ እ፣ የሞተ አየር ሰው መንገድ አዎ፣ የሞተ የሞተ አዎ፣ አ የሞት ሰው እንትን አንል እውነት አዎ ሌላ አምቡላንስ ይኖርሻል?
የለም የምታውቂው?
የሞተ ሰው እ፣ እንትን አንልም እኛ አዎ፣ የምታውቂው ካለ አ- የለኝም መረጃ እሺ፣ እሺ።